ሰላም አሎ።
ጤና ይስጥልኝ።
አቤት አቶ ኤልያስ አ ከዊፕላስ ሶሉሽን ድርጅት ነው የምደውለው።
እ ዊፕላስ ሶሉሽን ድርጅት የት ዊፕላስ ሶሉሽን የትራንስፖርት አገልግሎት ነው የምንሰጠው እና እ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
ኧረ እኔ አላውቀውም፣ ሰምቼው አላውቅም ጭራሽ። ይሄንን አዲስ ነው። አዎ በቅርቡ ነው እ እንትን ያልነው የገባ እሺ፣ ነው።
እ፣ እ፣ አሁን እ፣ ተሳፋሪ ይዣለሁ።
እሺ ቆይ እ፣ ልደውል።
እኔ ልደውል?
ችግር የለውም። እሺ አ እሺ። መልካም ቀን ይሎት። አመሰግናለሁ።